ሰጥተው የሽ ቋንቋ ይሄ እንትን ም- ምን ልበል ምግብ ቤት ምግብ አልደረሰም።
ወርዶ ነበር ንገረኝ።
እሺ ሰባ ሁለት ዘጠና ሰባት
ሰባ ሁለት ዘጠና ሰባት አሳውቀ ነበር ከዚህ በፊት።
ኧረ አሁን አሁን የመጀመሪያ ሳሳቡ ከየት ከየት ነው ያስከው? ስምህን ንገረኝ ደግሞ።
ከቻኖል ሌላም ደግሞ ከቻኖሌ?
ወርደጃል ሌላም ወርደጃል ከቻኖ ላይ አይ ከ- ከወርቅ እ ከወርቃ ሌላ ወርደድ ይዣለሁ ድጋሚ
ኦኬ ቻኖሊ ደግሞ አልደረሰም ቻኖ ላይ ያልደረሰልህም ስምህ ማን ነው?
ብሩክ ብሩክ እሺ፣ አሳውቅልሃለሁ እሺ።
እ፣ እሺ ያው ወርቃውን ልስራው
እኮም ብሩክ ነው ቻኖ ላይ ተትቶ አይወጣም። ምን ልበልህ አሁን
እሺ ወይ ወርቃውን አምስት ደቂቃ ታውቂኛል ሆነ።
ወርቃ ታውቂኛል ል- ልጠይቅ order number ኡን ንገረኝና እኔ ማስወጣት አልችልም። ልጠይቅልህ እሺ እሺ order number ኡን ንገረኝ።
ሰባ ሶስት ሀያ ዘጠኝ
ሰባ ሶስት ሰባ ሶስት ሀያ አ ሰባ ሶስት ሀያ ዘጠኝ ሀያ ዘጠኝ ነው ያልከኝ።
አ እሺ አንዴ ጠብቀኝ እሺ ብሩክ።
እሺ
ከወርቃ ጠብቀኝ እሺ ብሩክ። አንዴ እ? ምን አልሽኝ? አ፣ ጠብቀኝ አንዴ።
እሺ ጠብቅሽ
ብሩክ ቶልሃል እሺ። የወርቃውን አስወጥቼልሃለሁ። የወርቃውን አስወጥቼልሃለሁ። የቻኖሌውን ጠብቅ አስራ እሺ እሺ እሺ